ሄሎ ጤና ይስጥልን። እሺ ጥሪ ማዕከል እባክዎ መደርደው ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ሄሎ አቤት ጤና ይስጥልን። እባክዎ መደርደው የዱባይ ትላለ ብለው ነበር። ምን ነው መስፈርቱ ምን ነበር?
እሺ ስሞትን እንመዝግብ። ስሞትን ማለበን ወይዘሮ ዘይነባ አራጋው ይባላል።
ወይዘሮ ዘይነባ አራጋው
ዘይነባ አራጋው አለ
አራጋው አሊ። እሺ እድሜው ስንት ነው?
ሀያ ዘጠኝ
ሀያ ዘጠኝ ፓስፖርት አለዎት?
አለ እሺ ስለ ኢሲኤስ የጥሪ ማዕከል የሚያውቁት ነገር ምን አለ?
አቤት ስለ ኢሲኤስ የጥሪ ማዕከል የሚያውቁት ምን አለ?
ምንም የለም መስፈርቱ ስለ ስራው የሚያውቁት ነገር የለም? Hello አይሰማም።
ይሰማል። ስለ ስራው የሚያውቁት ነገር የለም?
እስካሁን ምንም የማውቀው ነገር የለም።
ዱባይ ለምን መሄድ ፈለጉ?
ዱባይ ለ- እድል ስላለ በሚለው ነው እንግዲህ
እሺ ስልኮትን መዘግባለን። እናመሰግናለን። መልካም ዕድል።
በሰጠሁት ቀረሁ።